ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። የማካው የምንርዳው
ወጪ አድርጌ ነበርና ወደ አካውንት አልገባልኝም። ለሱ እሺ፣ አሁን የደወልክበት ስልክ ነው የቤተሰቤ ቁጥርህ?
አዎ ራሱ ይኸው ነው።
ስንት ብር ነበር ወጪ ያደረግከው?
አስር እሺ፣ መስመር ላይ ጠብቀኝ። እሺ እሺ
ትላንትና ነው ያልከኝ ያረካው?
አዎ ማታ ምሽት ላይ
hello፣ አቤት አቤት።
ወደ ወደ ቴሌ ብርህ ነው አይደል የላከው?
አዎ አዎ።
እሺ፣ confirm አድርግላለሁ። ከትንሽ ደቂቃዎች በኋላ ይገባላል። እሺ እሺ፣ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። መልካም ቀን።
መልካም